ሄሎ ሄሎ የኔት ጤና ይስጥልኝ።
ጤና ይስጥልኝ። ቢሮዎቹ ምኑ ጋር ነበር?
እ፣ ዛሬ ያለ ነው እንትን ነው ያለ ነው ምን ኢንተርኮንቲኔንታል ነው ያለ ነው። እዛ መምጣት ቢሮ ይችላሉ።
ቢሮ የላችሁም? እ ዛሬ ቢሮ የለንም። አዎ
እሺ እሺ ዛሬ ቢሮ የለንም። ኢንተርኮንቲኔንታል ፕሮግራም ስላለን ኢንተርኮንቲኔንታል መምጣት ይችላሉ።
Okay ካሳንቺስ ጋር ያለው ነው አለ። አይ book አድርጌያለሁ እሱን ከፍዬ አዎ ትኬት ለመግዛት ለመውሰድ። አዎ እሺ
የቱ ጋር ኢንተርኮንቲኔንታል ነው ያለ ነው ዛሬ ካሳንቺስ ጋር ያለው ነው ሁላችን ጋር አለ።
ያለው እሺ እሺ አዎ
እሺ እሺ
እሺ